ይሄ ነው።
hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
አለን ከችፕችፕ ነበር የምደውልዎት።
እሺ ይቅርታ ትንሽ ስልካችን አስቸግሮት ነበር አይደለ?
ኧረ በስመ አብ ትናንትና መድረስ የነበረበት በጣም አስቸኳይ የሁለት ቀን ያዘን እ ምን ነበረ? ይቅርታ
እ ብዙ ስምንት item ኦች ናቸው
okay።
ታበዝበኝ እ ማን በሚል እታበዝ አዎ በዚህ ቁጥር ማለት ነው አዎ፣ አንዴ check እያደረኩለት ነው። እሺ በሀያ ሰባት order የተደረጉ አዎ
ሁሉም item አልመጣም። የሀያ ሰባት ምንም ምንም አይመጣም።
እሺ አንዴ አሳይድ ላይ ናቸው ያሉት እና አንዴ አሁን
sorry ይቅርታ፣ አንዴ check አድርጌ መልሼ ልደውልዎት።
እሺ check አርጊና በእናትሽ ጠዋት መድረስ እንትን ካለ እስኪ በጠዋት እንትን አርጊልኝ በእናትሽ እሺ አስቸኳይ ነው የሚፈለጉት እደውልዎታለሁ። እሺ።
እሺ